ሄሎ ሄሎ
አቤት ሰላም ነው አለ እግዚአብሔር ይመስገን ዶንኪ ቲዩብ አይደለ አዎ ደግ ምን ለ አዎ okay የሆነች ልጅ ዩቲዩብ ላይ አይቼ ነበር ምናልባት ከሆነች ተጠቁማችሁ ብዬ ነው
እ ምን እጹብ ድንቅ ልጅ ለመጠቆም ነው አዎ እሱ ድንቅ ልጅ ለመጠቆም አዎ
እሺ ማን ነው ስሙ አብሳላ ታምራት ነው የምትባለው እ የአባይ ቲቪ እንትን አለ መሰለኝ ዋሽ ወንዴ የሚባለው ፕሮግራም ላይ እነ ሰመረ ባሪያው እንግዳ የሆኑበት ላይ መጨረሻ አካባቢ ላይ አቅርበዋት እንትን እንትን እያለች ነበር እህም።
የሆነ እ ስንት አመቷ ነው ሶስት አመቷ ነበረ ቪዲዮ ሁለት ሺ ሀያ ሶስት ላይ ነው የተለቀቀው አሁን አራት አመቷ ነው የሚሆነው ማለት ነው okay እሺ አብሳላት ማን አሉኝ አብሳላ ታምራት
እ የቤተሰቦቿ ስልክ ቁጥር አለዎት አይ የለኝ አላቃቸውም ዩቲዩብ ላይ ነው ያየኋት
እሺ እ አሁን ጥቆማ ሲደረግ ህፃኗን የምናገኝበት ቁጥር የ family ያስፈልጋልና okay ወይ ምናልባት ከ- ከእንትን ማግኘት ከቻላችሁ ብዬ ነበር። አባይ ቲቪ ዋሽ ወንዴ ፕሮግራም ላይ ነው ልጅቷ የቀረበችው እና ምናልባት የአባይ ቲቪን contact ማድረግ ከቻላችሁ ፕሮዲውሰሮቹን ከዛ ማግኘት ትችላላችሁ ብዬ